ሄሎ አይሰማም ደንበኛችን እ
አይሰማም ሰላም ነው። ይሰማል ይሰማል።
ሰላም እግዚአብሔር ይመስገን
እሺ እ ምን አይነት የጉዞ መረጃ ሄሎ አለ ቪዛ ነው።
አዎ
ቪዛ አሁን የት ሀገር ነው የሚገኘው? አውሮፓ ወደ አውሮፓ ወይ አሜሪካ?
እሺ ደንበኛችን እኛ information ነው የምንሰጠው እ የአውሮፓን ነው የፈለጉት የአውሮፓ የአውሮፓ እ እሺ የት ሀገር አውሮፓ
አውሮፓ ወደ ጣሊያን፣ ፈረንሳይ፣ ምናምን እንግሊዝ እሺ በምን ነበር መሄድ የፈለጉት ወደዛ በስራ በስራ እ ፓስፖርት አለች ደንበኛችን
ፓስፖርት እ አሁን እንትን ዋል እንጂ አለኝ።
Okay የታደሰ ፓስፖርት
እሺ እሺ እንደዛ ከሆነ በስራ የሚሄዱ ከሆነ ስራ ማግኘት ይኖርቦታል እዛ
እ ስራ አግኝተዋል
ስራ አላገኘሁም። ለምን እሺ።
ሄዶ ማፈላለግ አይቻልም?
አይ እዚህ እዚህ ሆናችሁ በራስዎት
እ ወይ ወይ በስልክዎት ወይ ደግሞ በላፕቶፕ እ apply ማድረግ ይችላሉ
እሺ website ልንገሮት official website የስራን
የ- የምን የአውሮፓን እሺ እሺ አንዴ ያዙ
በእስክሪብቶ ነው አዎ